ሄሎ ሄሎ ሄሎ ሰላም ጤና ይስጥልን ቤት ቤት
እውነት የሆነ ትንሽ problem አለ።
እ እሺ ምን ነበር?
አሁን የሶስት መቶ ብር ውስጥ ብራው አረገ እ
እስካሁን የለም። ሶስት ቀን ነው እኮ
መቼ ነበር ያደረከው?
ሁለት ቀን በፊት።
እ ቤት ቤት ቁጥሬ ነው።
አዎ ይሄ መስመር ነው።
እሺ check ላድርግልሽ አንዴ። መስመር ላይ ጠብቀኝ፣
አ መስመር ላይ ጠብቀኝ አንዴ check ላድርግልህ።
እሺ በእናትሽ አስተካክል ልገልጽልኛ። አርብ ነበር ብሩ ማታ።
አርብ አዎ ሁለት ቀን በፊት። ዛሬ ወር አስራ ሰ- አስራ ዘጠኝ አይደለ
ዛሬ አስራ ስምንት አስራ ስምንት አይደለ አዎ አስራ አስራ አምስት ነበር ማታ አርብ እሺ የሰዓት
በአስራ አምስት
አስራ አምስት ነበር አርብ እሺ
አ እሺ check ላድርግልዎት
እሺ